ሰላም ሁለት ተነስተን በስልክ
ድምፁ በጣም ርቋል። ሰላም ነው ሁለት አለማለ ተቀምጠን አለ እንትን ኖት ቼክ እያለኝ ነበር። ከፈሱ ሄሎ ድምጽ በጣም ትንሽ ጮክታል።
ያንተን የራቀ ድምፅ አለ።
እሺ እሺ እሺ ምን እንርዳባ?
ቼክ ኖት እያለኝ ነው ሲስተሙ ከሰንሱራ ይጥረው ነው ቴሌግራም ላይ ጽፈልናል።
ነው ከሰንሱራ ካሰር ነው ካሰር ኦኬ ካሳንሱራም አብራም ነህ?
ራስ ነው
እሺ ምንድን ነው ነው ኖት ኖት ቼክ እያለኝ ነው።
ኖት ስቴክ ይላል።
አዎ ብሩን ታስጋለህ ግን ካሳንቺስ ነው ብራንቹ።
አዎ
እሺ እሺ እሺ እና አሳውቅልሃለሁ፣ እደውልልሃለሁ። እሺ እሱ ነው ተስፍሽ ካሳንቺስ